ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ስምንት ሰላም ነው።
ሄሎ፣
ሄሎ ይሰማል።
ወደ ፊልም ሶን ሆምስ ነው የደወሉት።
አሁን ዜሮ አስራ አንድ መጨረሻ ሰባ ሰባት ላይ ተብሎ ነው የሚለቀው።
ናሉኝ
ዜሮ አስራ አንድ ላይ መጨረሻ ሰባ ሰባት ላይ ተደውሎ ነበረ።
መጨረሻው ስንት አሉ?
ሰባ ሰባት ላይ
እሺ
ተደውሎልኝ ነበረ። እኔ ስልኬ ላይ አልነበረም።
ቆይ አንዴ መልሼ ልደውልሎት ምንም አይሰማም።
እ?